Hello hello ሰላም ነው?
አለ አለን አለ
አለ Best Bet ነው?
እ?
Best Bet ነው?
አዎ አዎ ምን ልርዳዎት?
አሁን አን- አ- አሁን አናግሬያት ነበረ
ኪ- ምን ነበረ?
እና አራት አራት ሺህ ብር ነው ምን withdraw?
ለምን ወደ አዋሽ ባንክ እንትን አድርጌ ብሩን check አድርግና ንገረኝ ብላኝ ነበረ።
ብሩን?
ዜሮ- አዎ ዜሮ ዘጠኝ አስራ ስድስት
ቆይ እሺ አንዴ። እ፣
እ? Hello hello Best Bet ስልክህን ትነግረኛለህ? መቼ ነው የላከው?
ማታ
ማታ ልከህ ግን አልገባልህም ነው?
አልገባልኝም። አዎ እ፣ ይሄኛው አሁን ማውራበት ደግሞ በሀያ ስድስት ልኬ አልገባም። እሱም
ያንን Best Bet ስልክህን ንገረኝና ይሄንንም check ዜሮ ዘጠኝ አስራ አደርግልሃለሁ።
ስድስት
እ?
ዜሮ ዘጠኝ አስራ ስድስት
እሺ ቆይ አንዴ። አስራ ስድስት
ዘጠና ዘጠኝ እሺ ዘጠና ዘጠና ዘጠኝ
ፕሮሰስ ላይ ነው ይገባል። እሺ አን- ለየብቻ ነው አይደለ?
ለየብቻ ነው ሺ አምስት አንድ ለአምስት ሺ አንድ ሺህ አይደል?
አ፣ ሶስት ጊዜ አንድ አምስት ሺ አምስት አምስት መቶ ታች ታዲያ ለምን ፌልድ አለኝ? ለምንድን ነው እ? አምስት መጨረሻ መቶ ላይ አም- ስንቴ ነው መሰለ?
ሶስት
አንድ ሁለት እም፣ ሁለት ነው። ሌላው የገባ ነው። እሺ ሌላ failed ለምን አለኝ?
ገብቷል። የገባ ስለሆነ ነው።
አ፣ ገብቶ ነው አዎ እሺ